ባንክ ያለባቸው መኪኖች ምን ምን አለ? check ላድርግ።
ምን አይነት ነው የፈለግ ቪት፣ ኮሮላ፣ ዲ- ዲዛይር አለ compact አለ እ እ
ቢስ
ሌላ
ቢስ አለን
ቪት አለ ባንክ ያለበት አ ስንት ሞዴል?
ሁለት ሺ ሁለት ሁለት ሺ አራት አለን
ሁለቱ ሁለቱ ስንት ነው? ባንክ ያለበት cash ስንት ነው?
እ
ሁለት ሺህ ሁለቱ ባንክ ያለበት ስንት ነው?
አስራ ሰባት ሃምሳ ነው ባንክ ይወጣሉታል ባንክ ያለበት ሳይሆን ይወጣሉታል
OK እሱን ራሳችሁ ናችሁ ብትጨርሱት አዎ ካርቶ ንግድ ፍቃድ TIN number ያገባ ያላገባ የምንፈልገው document ኦች አሉ OK ንግድ ፍቃድ ያስፈልጋል አዎ
የት አካባቢ ነው እንትናችሁ ቦታ መስቀል ፍላወርና ፓስተር እንገኛለን
እሺ እመጣለሁ እሺ እዛው እሺ